hello ጤና ይስጥልኝ። ንብረት ነው ዲቦራ ነኝ። ከ Best Bet ነው ደውልልህ ቅድም ደውለልኝ ኔትወርክ የለም check አድርጌ እደውልልሃለሁ ብዬ ነበር።
መላሽ ዲቦራ ከ Best Bet
አዎ አዎ አዎ አዎ ሁለት ሺ አምስት መቶ ብር withdrawal አድርገህ ነበረ
አዎ አዎ ሁለት ሺ እና አምስት መቶ አደለ?
አዎ እሺ ሁለቱም ወደ Best Bet account ተመልሷል። ድጋሚ withdraw አድርገው። እሺ system እሺ፣ ፊት እናትዬ።
ስላደረገ ተመልሷል። እሺ እሺ እሺ አመሰግናለሁ። መልካም ምሽት። እሺ እሺ እናትዬ እንጂ ስለ ጊዜ ነው system እ
system busy ላይ በጣም እምቢ አለኝ አልገባልኝ አዎ ነው።
አዎ በመሀል server ተቋርጦ ነበረ። ለዛ ነው። አሁን ተስተካክሏል ሁሉም ነገር። መልሰህ withdraw ማድረግ ትችላለህ።
እሺ እሺ፣ እናመሰግናለን።
እሺ እሺ።
እሺ።